Hello ጤና ይስጥልኝ።
አሁን እንትን password ጠፍቶብኝ ራሴ እንዴት ማድረግ እንደምችል ነበር።
እሺ forget password ብለኸዋል?
አዎ ብዬው ይገባልኛል message እናንተን እሞላዋለሁ። ድጋሚ አዎ copy paste አድርገው message ኡን።
እኮ copy paste አደረኩት።
እሺ
ከዛ የራሴን እንዴት አድርጌ ነው እንትን የምለው?
okay የእንትኑን ለመቀየር ነው።
አዎ በራ- የራሴን አስገባ- የምፈልገውን አዎ የራስን ስታስገባ አንድ capital letter፣ አንድ small letter፣ አንድ special character እና ቁጥሮች አደርገን ነው የምታስገባው።
ያው እሱን እንደዛ አድርጌ ነው መጀመሪያ ፓ- ረስቼ ነው እንጂ
እሺ
እኮ ለመቀየር ነው። አሁን የእናንተ የላካችሁልኝ message አለ አይደል? እሱን አስገብቼ ምን አለ የራሴን እሱን password ስታስገባ?
የት- ይከፍታል፣ ግን የራሴን password ማድረግ ፈልጌ ነው።
okay ሌላ password መቀየር።
አዎ
okay አሁን change password ብትለውም እንትን አይለልህም።
አዎ ይህ ከፍቶልሃል አይደል?
አዎ መጠቀም ይከፍታል።
ትችላለህ አሁን።
አዎ በተደጋጋሚ ስገባ ደግሞ ይጠይቀኛል።
okay
ስሞለው ደግሞ ሌላ እንደ አዲስ ነው ሁሌም የሚላከው።
እም፣ okay save አላረከውም። save ማድረግ ትችላለህ እኮ እንዴት ሌላ አለ?
ጊዜ እንዳይጠይቀህ እ?
ሌላ ጊዜ እንዳይጠይቀህ save ማድረግ ትችላለህ።
እንዴት አድርጌ ነው ማድረግ?
save የሚል ያመጣልሃል ራሱ።
እኮ እንደዛ እያደረኩት ነበር፣ ግን እሺ በቃ አይ ልክ መቀየር ስታስ- አይቻልም።
አዎ መቀየር አትችልም። ያው forget password ስትል ግን ሌላ password ይላክልሃል።
አዎ፣ በየጊዜው እሱ እየተላከልኝ ነው save አልሆነልኝም።
ገባኝ እኮ ኮፒ ማድረግ ማነው save ማድረግ ትችላለህ። save የምትል ያመጣልሃል እኮ ልክ password ኡን ስታስገባ አዎ፣ save የምትል ያመጣልሃል።
እሺ ሲጠይቀኝ ያን copy paste ያልኩት እንደገና በሞላውም ያመጣልኛል።
አይ የተላከልኝ- ሌላ ነው።
ሌላ okay ነው አሁን ወይ?
ሌላ ጊዜ password ስጠይቅ ራሱኑ ታስገባ በራሱን ሳስገባ እንትን ይከፍትልኛል።
password ኡ የላካችሁልኝ እሱ እናንተ እሱ እሱን ከሆነ last password አድርገህ የተጠቀምከው አዎ
እሺ፣ አመሰግናለሁ። እሺ እሺ ግን